ጤና ይስጥልኝ። ጤና Hello፣ አይሰማም?
አሁን ይሰማልማ።
እሺ፣ ምን ነገሩት?
ተዘጋጅ ነበር ከትናንት ወዲያ እሺ፣ አልመጣም።
አልመጣም። አዎ
እ፣ ትናንት ከቢሮ ተደውሎሎታል፣ አሳውቀዋል እንዳልመጣ እዚህ
አይ ትናንት አልደወልኩም አልደወሉ።
አልደወልልኝም። አዎ
እሺ፣ ዛሬ ወጣለች check ላድርግሎት።
እስቲ በምንድን ነው check የምታደርጊ?
በዚህ በደወሉልኝ ስልክ አይደለ order ያደረጉት?
አዎ ምን በዚህ በሌላ?
ነው በዚህ ነው በዚህ ነው ማ
ምን ነበር item ኡ?
ሽንኩርትና ቲማቲ
እሺ፣ ስለዚህ አሁን ይሄ ዛሬ ወጣ ላይ የለም። ለነገ ላስተላልፍሎት።
እርግጠኛ ነሽ? ነገ ግን ይመጣል።
አዎ፣ ምናልባት አዎ።
ካልመጣም ትናንት አይልም።
አይ ነገ ይመጣል። location ኡ ቤት ነው አይደል የሞሉት?
አዎ ቤት በቃ ነው ዘነበው።
ስለዚህ ይመጣል። እሺ፣ ነገ እንልክሎታለን።
እሺ እስከ ስንት ሰዓት ይመጣል ነገ?
exact ሰዓቱን እንኳን ያው ማወቅ አይቻልም፣ መንገድም ሊዘጋጋ ስለሚችል፣ ግን ያው driver ኦች ሲደርሱ ይደውላሉ።
እሺ እሺ፣ አመሰግናለሁ።
እናመሰግናለን። መልካም ቀን።
ላንቺ